Hello ጤና ይስጥልኝ Best Bet
ሰላም ነው?
እንዴት ነህ?
አለ ነው። ቅድምም ደውዬ ነበርና እሺ
የሆነ ሳምንት ና ያለፈው withdrawal ጠይቄ ምናምን እንትን አ- አልገባልኝም። እንደገና አሁን deposit አድርጌ በአዋሽ ብር እሺ
አልገባም። አሁን ምንድን ነው ብለህ እስኪ አንድ Best Bet ቁጥርህን ንገረኝ እሺ ዜሮ ዘጠኝ ሰማንያ ሰማንያ ስንት ሰባ ሰባት ሰማንያ ስንት ነው ያልከኝ
ሰማንያ ሶስት ሰማንያ ስንት ሰማንያ ሶስት ሰባ ሰባት ሰባ ሰባት ሀምሳ ሶስት ስልሳ ሶስት ሃምሳ ሶስት ስልሳ ሶስት አዎ።
እሺ የም- የትኛውን ሊል መጀመሪያ deposit ኡን ሊል
አዎ deposit ኡ ነው የሄደው። ያኛውንማ ያው
አይደለም እሱ እሺ ቆሽንም አይልሃለሁ deposit ኡ ስንት ብር ነው
ብሩ ተው
እሺ ጠብቀኝ አንዴ መቼ ነው
አሁን ከአራት ጋር ከአምስት ደቂቃ በፊት
ገብቶልሃል አሁን እ የእንትኑን ንገረኝ የዝሮውን ንገረኝ ዊዝሮ ቀኑ ተቀደም በሰላሳ ነው ስርዓት በሀያ ዘጠኝ ላይ ነው ያገኘሁት ባይ ነበር በሀያ ዘጠኝ በሀያ ዘጠኝ በፈንጆች እሺ በዘጠኝ ስንት ብር ነው
ከሶስት መቶ ብር
ሶስት መቶ ብር እሺ ይቅርታ እሺ እያየሁልህ ነው ችግር የለም።
እ hello
ማሺ እሺ approve ስላላደረጉት ነው አባቴ እዚህ ጋር balanced ብሎ ነው ወደ ቴሌ ብር ነው አይደለ
አዎ የእናንተማ balanced ነው የሚለው እነሱ ጋር ደግሞ
እሺ inform አደርግልሃለሁ አዎ፣ ቅድም ስደውል ሲለው እ እሺ transaction ID አሁን ይላኩልኝ ኦንላይን ምናምን ብሎኝ ቅድም እሺ ደውዬላችሁ ነበረ ስላክለት አስላለት አላውቅም። ቅድም አንድ ልጅ አዋርታኝ ነበር።
እሺ እሺ እኔ መልሼ እልክልሃለሁ የሆነ schedule አድርገው በጣም ብዙ ስለሆነ እያስገቡ ነው እና የላክንላቸውን እንዳለ schedule እያስያዙ እያስ- እያስገባን ነው ብለውናል ይገባልሃል አሳውቅልሃለሁ እሺ ብቻ ላኪልኝ፣ ችግር የለም።
እሺ
አመሰግናለሁ።
አመሰግናለሁ እሺ